ይመጣልና ሄሎ ጤና ይስጥልኝ ግሎሪ ሪል ስቴት ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ ግሎሪ ሪል ስቴት
አለ ወይ
አ
አለ ማን ነው ያለው
አንተ
አባቴ ይኸውልህ ይሄ ቴሌ መስመር ነው እሺ ስልክህን ይዘህ ጉባሃል አትደውል እሺ እዚህ ላይ
በኋላ አትደውል እዚህ ላይ ስልክህ ይዘጋል እሺ
ለምን ይሄ የደወልከው የድርጅት ስልክ ላይ ነው እሺ
የማ የማ ስልክ ደውል አንተ የደወልከው ድርጅት ስልክ ላይ ነው ሲም ካርድህ ይዘጋል እሺ
እሺ እሺ መልካም ቀን